የጢሪ በእናት ምን ይሻላል? ሲያስጠላ። hello አሀ okay። order number ዜሮ ሶስት ሰባ
ዜሮ ሶስት ሰባ እሺ፣ ምንድን ነው ተቃራኒ ሆኖ ነው እነዚህ order ኦች።
እሺ፣ ንገረኝ። ተቃራኒ ነው።
ተቃራኒ ልንገርሽ፣ ዜሮ ሶስት ሀምሳ ሁለት
ስንት አልከኝ?
ዜሮ ሁለት ሀምሳ ሁለት ዜሮ ሶስት ሀምሳ ሁለት
ዜሮ ሶስት ሀምሳ ሁለት እሺ፣ አንዴ ጠብቅ።
ካልሆነ ልግዛ ብዬሽ
ከበርገር ቤት ሚካኤል እና ከበርገር ቤት ከበሁለተኛ ከሚካኤል ከቅዱስ ሚካኤል hello
ወይ ቆይ አንዴ ጠብቀኝ። እሺ hello፣ አስናቀ አቤት።
የበርገር ቤቱን አስጥቼዋለሁ።
ይውጣ ይውጣ እሺ
የያዘው እንዴ የኔ